ሄሎ
ሄሎ ጤና ይስጥልን ቤተሰብ
ጤና ይስጥልን እንትኑ ተስተካክሎ እንደ እየተጠበቀ ነው ምን ነበረ
ቤት ቤት ተጫወት ነበርና ሶስት መቶ ብር ተጫወቱን በቴሌ ብር አርግተን እስካሁን አልገባም እስካሁን አዎ እሺ system ተቋርጦብን ነው እሺ ትንሽ ጠብቀንና ይስተካከላል
አዎ ቅድም ደግሞ እንደዛ አለችኝ እያጠበቃችሁ ነበር አዎ system ነው የተበላሸው አባ ሁሉም ጋር ነው እባክህ ትንሽ ጠብቀንና መልሰህ ደውልልን እሺ ይሰራል
እሺ እሺ